ጤና ይስጥልኝ የኢቲኤስ የበራ መርጃ ማዕከል በኩል ልደው
ለመስከረም አስራ አምስት እሺ ከድሬዳዋ ወደ አዲስ አበባ ትኬት ፈልጌ ነበር።
ለመስከረም አስራ አምስት አዎ ከዛ ደግሞ መም- መመለሻውን ደግሞ ከአስር ቀን በኋላ
መመለሻውን ከአስር ቀን በኋላ አዎ በሀያ አምስት ማለት ነው
አዎ
አንድ ደቂቃ በአንድ ሰው ነው
አዎ ለአንድ ሰው
መጀመሪያ ከአዲስ አበባ ድሬዳዋ
ከድሬዳዋ አዲስ አበባ ከድሬዳዋ አዲስ አበባ አዎ እሺ።
last price ኡን ንገረኝ እሺ እሺ last እናጎታለሁ
ቁረጫ ታዲያ በብርሽ አይ አንቺ ሰይጣን አለብሽ እንዴ በጠዋት ተነስተሽ ቤቴን የምትበጠብጠው ሀይ ኧረ በእናትሽ ዝም በይ ርሶ ሂጂ ሀይ
ይቅርታ መስመር ላይ ስላስጠበቅኩት